ስትልኝ ነው።
ጤና ይስጥልኝ።
ጤና ይስጥልኝ።
መሲ ይባላለሁ።
ምን አለኝ?
መሰረት ይባላለሁ።
እሺ ዶንኪ ቲዩብ ላይ ነው የደወሉት የመጣሁት።
ታሪክ ለካ ታሪኬን አካፍዬ የሆነ እርዳታ ምናምን ካገኘሁ ብዬ ነው።
እርዳታ
አዎ።
OK። አሁን እኛ ጋር ዶንኪ ቲዩብ ከአንድ ሺህ አምስት መቶ ሰዎች በላይ የተመዘገቡ ስላሉ ወረፋ የያዙ እ፣ ለጊዜው ምዝገባ አቁመናል። እየመዘገብን አይደለም።
እሺ፣ መቼ ነው ምዝገባው?
አሁን እነሱ እንደነበሩ ስለማናውቅ እየመዘገብን አይደለም።
እሺ